ቦነስ ለማስለቀቅ ነበር።
እሺ cashier ኮዱ ንገረኝ።
እሺ አስር እሺ
ሀያ ሶስት ሀያ ሶስት አስራ ስድስት እሺ
ሀምሳ
አስራ ስድስት ሀምሳ
አስራ ስድስት ሀምሳ
ሁለት ጨዋታ ነው የወጣብህ። ቦነስ የለውም። እሺ ወንድሜ ጨዋታ ሁለት ነው።
አዎ እሺ